ራሄል እባላለሁ። እባክዎ እንርዳ።
በቃ ቦታ ይኖራቸዋል እንዴ?
ይቅርታ
በጥበቃ ስራ ቦታ ይኖራቸዋል?
እሺ፣ አዎ ይኖረናል። እባክዎ ስም ሙሉ ስሞትን ይንገሩን።
ሰለሞን ሰለሞን የአባቶች ስም።
ገዝሙ ይቅርታ
ገዝሙ ገዝሙ
እሺ። ከዚህ በፊት application ኣችን ያልተመዘገቡ
ጸጉር ቤት ነበረ፣ እሱን ትቻለሁ።
ምን አሉኝ? ይቅርታ
በጸጉር ቤት ተመዝግቤ ነበረ።
እሺ፣ መስመር ላይ ይጠብቁኝ። በዚህ ስልክ ቁጥር አይደለም የተመዘገቡት፣ ሌላ ስልክ ቁጥር አለዎት?
አየ- በዛኛው የተመዘገብኩ እሺ ይንገሩን። ዜሮ ዘጠኝ
ስልሳ ስምንት
ይቅርታ
ስልሳ ስምንት እሺ ስልሳ
ስልሳ
ሰባ
እሺ
ስልሳ አንድ ስልሳ አንድ
አ እሺ መስመር ላይ ጠብቁኝ። የለም ቢሮአችን መጥቶ አይደለም የተመዘገቡት። እንዴት ነው ያስመዘገቡት? በስልክ ነው ደውለው ያስመዘገቡት የነበረው?
አ ለአስቸኳይ ነበር የፈለግኩት፣ አልተገኘም። ከዛ እዛው ተመዘግበ።
እኮ ልክ እንደዚህ ደውለው ነው በስልክ የተመዘገቡት የነበረው።
አዎ
እሺ ስለዚህ የሚመጡበትን ቀን እኛ ደውለን እናሳውቆታለን ነው አይደል ያልነውት?
አ
አሁንም በትዕግስት ይጠብቁ። በፊት በጸጉር ቤት ነበር የመዘገቡት።
አዎ አሁን ደግሞ በጥበቃ ቢሆን ሙሉ ቢሆን ጥሩ በቃ አስተካክልልዎታለሁ እንደሱ ከሆነ ተመዝግበው ከነበረ
ምን ያህል ልጠብቅ?
በዚህ ቀን ማለት አልችልም፣ ግን እ፣ መጠበቅ ያስፈልጋል። እንደ እርስዎ የተመዘገቡ ሌሎች ባለሙያዎችም ስላሉ አንድ ላይ ነው የምንጠራው።
እሺ እሺ መልካም ቀን።